ሄሎ አቤት ሰማሁት።
ጤና ይስጥልኝ።
አቤት አቤት።
ቅድም ደውዬ ነበር እኮ በዚህ ቁጥር እሺ ከሳሜሪታን ሜዲካል ሴንተር ለእናንተ ደውላ አናግረኝ ነበር። እናንተ ዋሽንግተን ናችሁ አይደለ?
አዎ፣ በዛው ስልክ ነው የሚነጋገሩት። እሷ በደወለችበት ሌላ ሰው በደወለበት ስልክ ነው።
እኔ በደወሉት እኔ በዚህ ደውዬ አናገርኳት። አልጨረሱም ነው ነርሷ ጋር አልተደዋወላችሁም? ትነግረኛለች ብለው ነበረ።
ነገርሻት አይደለ? እሷ ሌላ ሰው ነው ያናገራት። እሷን የጠይቋት ነርሷን።
ነው አዎ እሺ